ኪሮ በራማ አሎ hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው ረቢኡ?
እንዴት ነው?
ሰላም ነው። ከኢትዮ ቺክን ነበር የደወልኩልህ።
እሺ በሰማንያ ሰባት አስራ ሶስት ላይ ደውለህ ቅሬታ አቅርበህ ነበር አይደለ? ስለ ጫጩ ሞት።
አ- አህ፣ አሁን ዶክተሩ አህ፣ ደወለልህ? ሙያው ድጋፍ ሰጠህ?
ዛሬ እመጣለሁ ብሏል።
አህ፣ ግን አልመጣም።
አዎ ዛሬ እመጣለሁ ብሎ ጠብቄ ነው።
ግን ደውሎልሃል አይደለ?
ደውሎኛል፣ ተገናኝቻለሁ።
okay ዛሬ እየመጣ ነው።
እሺ፣ እሺ። በጣም አመሰግናለሁ። እሱን አህ፣
አመሰግናለሁ።